ሄሎ ሄሎ
ቁልፍ ስጭኝ እያለች ነው። ሌላ ልጅ ነች ተመድባ የመጣችው ጸሐፊ
እሱ ጫፍ ነግራኛለች።
መዓዛ ነግራሻለች።
አዎ ከዛ ከፍቼላት ቁልፉን ልቀበል ወይስ እሷ ጋር ይቀመጥ?
እ፣ ወይም እናንተ ጋር ታርቀዋለች።
ስትጨርስ አዎ
okay ነግራሻለች። እሷ
አዎ ነግራኛለች። ሌላ ሰው ነው የሚመደበው ብላኛለች።
ጥሩ ንገራት አለ አንቺ ጋር ታርግልኝ።
እኮ ስትጨርስ እዚህ የምታስቀምጠው ላድርግ።
አዎ እሺ ቻው።